ሄሎ ሄላ ሄሎ፣ ሰላም።
እ፣ ቅድም ደውለን ነበር።
እሺ፣ እሺ። ምን ነበረ?
order ነበረን ከትላንት በፊትና የትላንትና ዛሬ አይመጣልንም እንዴ?
እ፣ ከዚህ በፊት ደውለው ነበር።
አዎ ቅድም ደውዬ ከዛ check አድርጌ ከሰዓት ነው የሚወጣው የ driver ስልክ ስጭን ብለናት check አድርጌ ልንገርሽ ብላ አልደወለች።
Okay ተብሎ ነበር።
አዎ አዎ ደውዬ ነበር።
የት ነበር location ኦት?
ገርጂ ካሳንቺስ ገርጂ። እሺ፣ አንዴ ልደውልልዎት።
እሷም እኮ እንዲህ ነው ያለችኝ።
አንዴ ሁለት ደቂቃ ይታገሱኝ፣ እደውላለሁ። ምንድን ነው ቃሪያና ምንድን ነው ያሉኝ?
እ፣ የያብ ስራ ቃሪያ ከትላንት በፊት ያቡ የሚል ቃሪያ አለ ሶስት ኪሎ የሀቡ ከትላንት ደግሞ ወዲያ ስምንት ከትላንት ወዲያ አዎ የትላንት ወዲያ ማለት ነው። ትላንትና የሚመጣ ነበር store የለም ብለውን እ፣ አልመጣም ትላንት ከሽንኩርት ጋር
Okay። እሺ።
እና ደግሞ የሀዊም ደግሞ አለ ሀዊ የሚል group
እሺ፣ አንዴ ጠብቁኝ እስኪ። ትላንት አስታውቀ- ደውለውልን ነበር ለኛ።
አዎ ደው ቅድም ደውለን ነበር ደውላለሁ ብላ አልደወለችም። ደግመን ደወል
ዛሬ የወጣው ላይ እያሳየኝ አይደለም። እ፣ ለነገ እንዲወጣ ላድርግልዎት?
እንዴ የሀዊንም እስኪው ስልክ ቁጥሬ ልንገርሽና እሺ፣
ሰማንያ ሶስት እሺ፣ ሰላሳ አንድ ሀያ ስድስት እሺ።
አርባ አራት
የሀዊ ምንድን ነው product ኡ?
ሽንኩርት፣ ቲማቲም፣ ቃሪያ፣ ጥቅል ጎመን አስቸኳይ ነበር የፈለግነው። በእናትሽ ተባበሪ።
እሺ፣ አንዴ ጠብቁኝ እስኪ።
የኔ ሶስት ኪሎ ቃሪያ ብቻ ነው።
Hello አቤት ወይ ማ ዛሬ እንደወጣ አይደለም የሚያሳየኝ። ስለዚህ ነገ እንዲወጣ ላድርግልዎት?
ለምን ዛሬ አይመጣም? እንዴ ዛሬ ይወጣል ብለኛል።
እ?
ዛሬ ይወጣል ብላኝ ነበር ልጅቷ።
እዚህ ጋር እንደወጣ አይደለም የሚያሳየኝ። ለዛ ነው የሚወጣ ከሆነ ደውያ check አድርጌ አሳውቅዎታለሁኝ።
እሺ ቢያንስ ከሰዓት እንዲመጣልን እባክሽ።
እሺ እስኪ ወይ አሳውቅዎታለሁ ደውዬ።
እሺ እሺ እሺ